hello hello
hello hello
ሰላም ጤና ይስጥልን
ተናፍቷል።
hello
አቤት ይሰማል። ደህና ነህ?
ይሰማል ምን ልርዳዎት
አዎ በሽር እባላለሁ።
እሺ
አዎ ቴሌቪዥን ለመጠቀም ፈልጌ ነው።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ መጀመሪያ
እሺ አንድ ቁጥር ላይ ይመዘገባሉ ሶስት ቁጥር ላይ ለመጫወት
እሺ ሰባት ቁጥር ቋንቋ ይመዘግ
ምንድን ነው የምጠቀመው ደ- ሳይሆን
game ኦቹን ሲጫወቱ ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ሽልማት ያገኛሉ
ካርድ ነው የምናገኘው?
ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ሽልማቶችን ያገኛሉ
ስንት ብር ነው የምቆረጠው?
ዕለታዊ ሁለት ብር ይቆርጥና ትኬት ይሰጡታል ሳምንታዊ ደግሞ አስር ብር ቆርጦ በየቀኑ ትኬት ይሰጡታል በሚሰጡት ትኬቶች ነው የሚጫወቱት እና አየ በቃ እሺ።
እናመሰግናለን።
እሺ
አየ